ሄሎ
አሎ ሁሉ ስፖርት ነው ባኮ የምንረዳው።
ቲኬት ቆርጬ ራይት እና ኤክሱን አላመጣልኝም።
ተጨማሪ የሚለው ውስጥ ገብተው አይተውታል? እሺ የትኬት ቁጥሩን ይንገሩኝ።
ቲኬት ቁጥር ነው እንዴ? እንዴ ቁጥር ቁጥር ያዝልኝ ማለት
Hello
ሀምሳ ሰባት
እሺ ሀምሳ ሰባት ስልሳ አምስት
ስልሳ አምስት ሰላሳ ዘጠኝ ሰላሳ ዘጠኝ
አስራ ስምንት አስራ ስምንት ሰባ አንድ
በኦንላይን ነው።
አዎ ኦንላይን እሺ አስተላልፌ ይሎታለሁ። በትዕግስት ይጠብቁ።
እሺ እሺ